ጤና ይስጥልኝ አክሴ ማህልሽ የማክሙ ልርዳውት አሁን ቅድም ደውዬ ነበር። ከቶቶ ስፖርት ዊድሮ ብቻ ነበር የቆየ።
እሺ
ቴሌግራም ላይ ኮንታክት አድርግ ብሎኝ ቁጥር ሰጥቶኝ ነበርና ትልቅ መግባት አይችልም ይለኛል። ስክሪንሻት ያደረጉት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት
ቁጥሩ ልክ ነው ሲልኩም ቢያሉት እሺ ወይ በዚህ ቁጥር ነው የሚጠቀሙት እርስዎ ቴሌግራም አሁን በደወሉበት አይደለም።
እሺ ያን ቁጥር ይንገሩን እና እኛ ከአሪፍ መሆናችን የሚገልጽ መልዕክት እንላክሎት።
እሺ ዜሮ ዘጠኝ አስራ አምስት ዜሮ ዘጠኝ አስራ አምስት ሰባ ሶስት ሰባ ሶስት ሰላሳ አምስት ሰላሳ አምስት ስልሳ ዘጠኝ ስልሳ ዘጠኝ እሺ ስለዚህ ከአሪፍ መሆናችን የሚገልጽ መልዕክት እንልክሎታለን። እዛ ላይ ያጋሩ።
እሺ እሺ መልካም ቀን።
አሜን።